ሄሎ ጤና ይስጥልን ChipChip
ሰላም እንዴት ነሽ?
ሰላም
አንድ order ነበረኝ ወሎ ሰፈር ሽንኩርት ያዘዝኩት።
መች ነበር
ምን አልሽኝ?
መች ነበረ order ያደረጉት?
ትላንትና ነበር ዛሬ እየመጣ ነው ብሎኝ ነበርና የአያንቱን ስልክ ፈልጌ ነበር ስልክ ስለችግር እሺ በዚህ ነ- ስልክ ቁጥር ነው create ያደረጉት በ group አይደል?
አያንቱ የሚለው group ላይ በአያንቱ እሺ ወሎ ሰፈር እሺ እሺ ስልክ ልንገሩ ዜሮ ዘጠኝ አርባ አራት
የማ የአያንቱ ነው።
አዎ
እሺ ዜሮ ዘጠኝ ስታልሽ አርባ አራት
ዘጠኝ አርባ አራት እሺ አስራ ሁለት አስራ ሁለት ዘጠና ስድስት አስራ ሁለት ዘጠና ስድስት ሀያ አስራ ሁለት ዘጠና ስድስት አዎ
thank you በጣም እሺ እሺ እናመሰግናለን መልካም ቀን